Hello ሰላም እንዲሁ
ደንበኛችን ትንሽ ድምፆት ይቆራረጣል። ምን አለኝ ደግሞ ይሉኛ
Hello አሁን ይሰማል።
አዎ withdraw አድርጌ ነበርና አልገባልኝ
ከምን ወደ ምን ነበር withdraw ያደርጉት?
እ
ከምን ወደ ምን ከምንድን ነው withdraw ያደርጉት?
ከሁሉ ስፖርት
እሺ እሺ። ምን ያህል ነበር amount ኡ?
እ፣ መጀመሪያ አምስት ሺህ withdraw አድርጌ ነበር እና ሁለተኛ ደግሞ አንድ ሺህ
እሺ መቼ?
በግንቦት አ- አስራ አራት
አስራ አራት አዎ
እሺ እ፣ ሙሉ ስሞትን ይንገሩኝ።
እ ሙሉ ስሞትን ይንገሩኝ። ማን ልበል ስሞትን?
እ፣ ስልክ ቁጥሩን ገሽ አይ ሙሉ ስሞትን ይንገሩኝ።
አክሊል ገብረ ኪዳን
አክሊሉ ገብረ መድን ገብረ ኪዳን በል ገብረ ኪዳን አዎ
እሺ። ስልክ ቁጥር ይሄን ነው የሚጠቀሙት? ለቴሌብርም ለሁሉ ስፖርትም አይደለም ሌላ ስልክ ነው የምጠቀመው ሌላ ነው ይንገሩኝ። እሺ ዜሮ ዘጠኝ አስራ ዘጠኝ ዜሮ ዘጠኝ አስራ ዘጠኝ ሰላሳ ስምንት ሰላሳ ስምንት ሀያ ዘጠኝ ዜሮ ዘጠኝ ሀያ ዘጠኝ ዜሮ ዘጠኝ ልድገምልሽ ዜሮ ዘጠኝ አስራ ዘጠኝ ሰላሳ ስምንት ሀያ ዘጠኝ ዜሮ ዘጠኝ አዎ እሺ አሁን በምነግሮት ስልክ ቁጥር screenshot አንስተው ቴሌግራም ላይ ይልኩልኛል።
እሺ፣ ትንሽ ቢሮ ላይ እሺ ንገርኝ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት አስራ አራት ሀምሳ አምስት መጨረሻው ሀምሳ አምስት ዜሮ አንድ ሀምሳ አምስት
አዎ ዜሮ አንድ ሀምሳ አምስት ሀምሳ አምስት ነው።
እሺ ሀምሳ አምስት ነው እና በዚህ ልደውልና በቴሌግራም ነው የማወራ መደወል ሳይሆን በዚህ ቁጥር ቴሌግራም አለ እና ቴሌግራም እሱ አዎ።
ላይ screenshot አንስተው ይልኩልኛል። successful ብሎ withdraw ሲያደርጉ successful ብሎ ከሁሉ መ- መጀም- መጀም- መጀመሪያ success ብሎ ነበር አሁን ደግሞ decline ነው የሚለው
ላይ ነው የሚለው።
አዎ decline ነው የሚለው መጀመሪያ ግን success ብሎ ነበር
እ፣ ደንበኛችን እኛን የሚመለከተው successful ብሎ ከሁሉ ስፖርት ተቆርጦ ቴሌብር account ላይ ካልገባ ነው እንጂ decline ያ- ያለ እኛን አይመለከትም።
እና ብሎ እኮ ነበር መጀመሪያ እኮ successful ብሎ ነበር እና ጠብቄ ጠብቄ እና አልመጣም። አሁን decline ነው የሚለው
ገባኝ። አዎ፣ ግን እኛን የሚመለከተን successful ብሎ እ፣ ወደ ቴሌብሩ ካልተላለፈ ብቻ ነው። ለማንኛውም እኔ ት- ticket raise አደርግሎትና የሚመለከተው አካል አጣርቶ እ፣ ችግር ያለው ከዚህ ከሆነ እ፣ ብሩ ተመላሽ ብሎታል ወደ ቴሌብር ላኩልኝ screenshot ኡን ሲልኩ ስሞትንም አያይዘው ቴሌግራም ይልኩልኝ።
ቁጥሩን እንደዛዋ
እም?
ስልክ ቁጥሩን እንደሰምና
አዎ በነገር
አብሬ ነው የምጽፈው ሁሉም
አዎ ሙሉ ስሞትን አብረው ይላኩልኝ እንዳውቆ።
እሺ እሺ ወደዛ ወደ ሰጠሽ ስልክ ማለት ነው አሁን ወደ ሰጠው ስልክ በሱ ቴሌግራም ላይ ማለት ነው በሱ ቴሌግራም account።
እሺ ሌላ መረዳት ነገር አለ?
thank you
ስለደወሉ እናመሰግናለን። አገልግሎቴ ላይ ያሉትን ማንኛውም ሀሳብ ሆነ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።